hello hello hello ሃ.
hello
ወይ ወይ ወይ እንትን ብለኸኝ ነበረ እ ከ customer ኡ ጋር እየተግባባን አይደለም ያልከውን order እሺ አተ ነው ነበረ አሹ ስጋ አለ ሀያ ሁለት አዲሱ አስፋልት አካባቢ
አዲሱ አስፋልት አካባቢ አዎ አዲሱ አስፋልት አሹ ስጋ ቤት አካባቢ ነው እሺ
አ- አድ- አስፋሹ ምኑ ጋር ነው ያለሽ አዲሱ አስፋልት ወይ ሌላ location አና- አልነገረሽም ሌላ location እንኳን አልተነገረኝም አዲሱ አስፋልት አካባቢ አሹ ስጋ ቤት ሀያ ሁለት ማንን ብጠይቅ ይ- ይነግሩሃል እሺ
አሹ ሌላም ሊኖር ይችላል ሀገር ነው ማለት ነው።
አካባቢ እሺ
location